Hello ቤሻዬ ነኝ
ኤልሳቤት ልክ ነሽ?
አለሁ። እንዴት ነህ?
ዘጠና ሰባት ዜሮ ሶስት ዳኒ order አስገብቶልኝ ሲኤምሲ ነው የሚለው ግን አርባ አምስት ብር ነው delivery ው ዘጠና ሰባት
ዜሮ ሶስት ዜሮ ሶስት ከየት ተነስቶ ነው?
ከሴንቸሪ ሞል ሲኤምሲ ነው የሚለው እኔ ላይ
ከየት ሬስቶራንት ነው?
ሴንቸሪ ሞል ሊትል ቻይና አ።
ከሊትል ቻይና ሴምሲ።
አ።
እሺ አይልሃለሁ።
እሺ ኤልሳቤት እሺ